አስረኛ ክፍል አዲስ ነኝ። በኮምን እርዶ
ትራንስፈር አድርጌ ነበር በቴሌብርና እሺ ቅድም ኬልሽ ነበር። አሁንም ቆርጠኛል። አሁንም እንደዛ በቨርቹዋል ልጅ እየተጫወቱ ማለት ነው።
አሁንም ተ- አሁንም ተቆረጠቦት ደንበኞች አዎ ሁለተኛ ደግሜ ትልክ ዲፖዚት አርግ ስክሪንሻት አድርጌ ልኬልሻለሁ ለሁለተኛ ጊዜ ማለት ነው።
እሺ ደንበኛችን የቴሌግራም ስሞትን ይንገሩኝ።
ኃይሉ መልካሙ ኃይሉ ልኬዋለሁ እኮ በቴሌግራም ከ- ከዚህ ከአምስት ደቂቃ በፊት ደውዬልሽ ነበር።
እሺ አግኝተነዋል ደንበኛችን ለሚመለከተው አካል እናስተላልፍሎታለን።
እሺ አሁንም ለሁለተኛ ጊዜ ነው ከአንድ ደቂቃ በፊት።
እሺ ሁለቱንም አንድ ላይ አድርገን እናስተላልፍሎታለን ደንበኛችን።
አሁን ነው
አዎ አስተላልፈንሎታል ደንበኛችን
አ- አ- እስከሚሰራ እ፣ በ text ይጠብቁ ደንበኛችን።
OK፣ አሁን ሲስተካከል ብልክ ደውለን ይቆረጣል።
እናሳውቆታለን።
አሁን ብልክስ ይችላሉ።
አሁን transfer ባርግስ
አሁን ምንም አይነት እ፣ የ system ችግር የለ- የለብንም። መሞከር ይችላሉ።
አይ ከአንድ ደቂቃ በፊት ነው እንደዚያ ሆነ ግን ብዬሽ እኮ ነው።
እሺ ደንበኛችን፣ በቃ እሺ፣ እሺ።
እሺ መልካም ምሽት ይሆንሎት።